ጤና ይስጥልኝ ተቋም ሄሎ ሄሎ ሰላም ጤና ይስጥልኝ ተቋም ሄሎ ገቢ ገቢ አድርገው ነው ወጪ ነው?
እሺ እንትን ነው በባለፈው ማለት ነው
እሺ
ስራ አስተላልፌ በ- በቻፓ በኩል ወደ ቴሌ ብር ማለት ነው
እሺ
betting ላይ ወደ በቻፓ በኩል
እሺ የቴሌ ብር ቁጥሮትን ነግሩኛል?
አዎ
የቴሌ ብር ቁጥሮትን ነግሩኛል?
አዎ ያዝ
እሺ